ሀሎ ሄሎ አቤት።
ከቺፕቺፕ ነው የደወልኩት።
እሺ ቴሌግራም ላይ check ሳደርገው በዚህ ቁጥር አልከፍትም ብሎኛል እና እሺ፣ እኔ ልላክ። እሺ፣ ንገረኝ፣ ቁጥር ንገረኝ።
አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ
እሺ፣ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት በቃ በዚህ ላኩልኝና እሺ፣ ቼክ እሺ፣ አሁን ልካለሁ።
እናደርጋለን።